ይኸው ገብቻለሁ በሱ በኩል
ምን አልከኝ?
አልጋም ገብቻለሁ በሱ በኩል
ሄሎ ራዲሰን ብሉ ኣል
ሄሎ፣
ሄሎ እናት ወይ
ራዲሰን ብሉ ኣል
okay። በራዲሰን ብሉ ጋር ደረስክ?
እ ራዲሰን ብሉ ጋር ደረስክ?
በሱ በሱ በኩል ደግሞ እቺ አሳልፈው ወደ ውስጥ ገብቻለሁ ድምጽ ርቋል እኮ ወንድም። ሄሎ
ወዬ እናት ሄሎ፣ ወዬ እናት እሺ
ራዲሰን ብሉ ጋር ገብቻለሁ አፍሪካ ዩኒየን mission እ የሚሉ ጋር ነኝ ኢሚግሬሽን የሚለው ጋር አ
እ፣ እሺ አዳማ ሪል ስቴት የሚል የቷ ነው ብለህ ሰው ጠይቅና ማለት ነው። እዛ ላይ ground ላይ ነን ና
እልልኝ ዝቅ ልበል ኢሊሊን ዝቅ በላው በደንብ ዝቅ በልና ፊት ለፊት እየተገነባ ያለ ነጭ ፎቅ ታገኛለህ።
እልልኝ እየተገነባ ያለ በኢሊሊ ዝም ብለህ ሳትታጠፍ ቀጥታ አዎ ውረድ።
ያው እሱ ጋር ነው እየተገነባ ያለው ፎቁ ጋር ነው ቀጥታ ውረድ። ከዛ
ሂቦ ወርደህ ስትጨርስ አዳማ ሪል ስቴት የቱ ጋር ነው በላቸው፣ ወይም ፕላን ኢትዮጵያ በላቸው።
አዳማ አዳማ ሪል ስቴት ወይም ፕላን ኢትዮጵያ በላቸውና የቱ ጋር ከሆነ ያ- ያሳዩሃል። ደርሰሃል። እዛው አካባቢ ነው።
አዳማ ይሄኛው ፎቅ አንድ ብሎ ኮርቶ ከሱ ልቀ አገኘኸው? አገኘኸው?
እሺ እሺ እናት ground ላይ ነን። እሺ አግኝቼዋለሁ ground ላይ ነን። ቤስት ቤት ነኝ ብለህ እ፣ እንትን እ፣ ምንድን ነው ጥበቃዎቹን ንገራቸው።
እሺ እሺ አባ